Alo.
Evet.
Selamı. Eylül.
Hello.
Abi abi.
Ayşemir.
Ayşem አላ ሰላም ነው።
Şunu
እንትን ቦነስ ከተለቀቀ ሲካ ማለት ነው።
ምን አልከኝ?
bonus bonus እ ከተለቀቀ check ለማድረግ ነው።
እሺ ንገረኝ cashier code።
አስራ ሶስት እሺ ቃንዴ አስራ ሶስት
ሰማንያ አምስት እሺ
አርባ ስምንት እሺ
ስልሳ ሶስት
አንድ ጊዜ እሺ hello አቤት እ ሁለት game void ሆኖ ወጥቶብሃል። አንድ ደግሞ ወጥቷል፣ ሙሉ ለሙሉ ተሸንፏል እና እንትን ቦነስ የለውም፣ ተመላሽ የለውም።
የለውም ቦነስ አዎ
ሌላ የለኛሽም እሺ ሌላ ሊልክ
ሌላ አዎ እሺ
አስራ ሶስት ሰማንያ አምስት እሺ
ስልሳ አንድ ሰላሳ ስምንት ስልሳ አንድ ሰላሳ ስምንት እሺ okay ይሄ ቦነስ አለው
እሺ ስንት ነው?
ስልሳ ብር ቦነስ አለው
ሰሩ እውነት አለ አዎ እሺ ስለደወሉ እናመሰግናለን መልካም ቀን
ለሁላችሁ
እም